አንተ ማተራገጥ እየተራገጥ እያየ ሄሎ
አቤት አራተኛ ዝናብ እየዘነበ ነው። ላውራና ሻወር ነው ነው ይለ
መደቤ ውስጥ ላይ አትግባ።
ዝም ብለህ አዳምጥ። መጀመሪያ ምልህን ዝም ብለህ አዳምጥ። ምልህን
አይሰማም። አንተ መርሻ ላይ ደውዬለት ይረጭላታል፣ ይረጭላታል ግማሹን
መርሻ
ርጭላት ብዬ እሺ ብሎ ይረጭላታል ግማሹን፣ የቀረውን ደግሞ ያስረጩት እና ወደ ስልሳ ብር ነው እኮ እንከፍለዋለን ተፈለጋችሁ hello
አቤት።
አረ እያወራሁ ነው እኮ እየቆጠረ ነው እኮ ዝም ብለህ ነፃ መሰለህ እንዴ?
ኧረ ችግር የለም። አንተ አንድ ብር ነው
ለአንድ ብር በሆነ ባየሁት እኮ አትደውልም ነበር ግን
አ- አ- አንተ ነህ እሺ
ወያኔ አይደለህ?
ስልኩ የቢሮ ነው ዝም ብለህ አታወራበት አዳምጥ መጀመሪያ ምልህን
አሁን ረይሶት አለ
እና ከተረጨ ትንሽ ቆይቶ ነው በጉልበት ትንሽ ሰዓት ብናዋጣና ይታረማል
እሺ ሁለት ተነጋግረናል ሰው- ግን ያሲዝ ሳያሲዝ አይታረምም
እሺ አሁን ይኸው ዚያ የለውም አለች እንግዳ ነበር ማታ
እ?
ዚያ ምንም ነገር የለውም አሉ
ኧረ ምንም አይሰማም። አንተ እንዲህ ያለኝ ሞባይሉ አርጅቶ ነው ቻው
በል ቻው።
አዎ እሺ አረቄ አላገኘም እንዴ
ኧረ ራበኝ፣ ኧረ ጠማኝ።
ሰው ይዘው የሚመጣው ድግስ ብቻ አላ በቃ ይሄን እንዴ
ኧረ እሱ የለም አረቄ ነው ያጣው። የዝሩ ምናምን እየመጣ እየበላው ነው።
በቃ ደሞዝ ገብቶልህ እንዴ አሁን ጨመር ደሞዝ ደግሞ
በል በል ቻው። አይሰማም።
ቻው ዝናብ እየዘነበ እሺ
እሺ